ሰላም ጤና ይስጥልኝ ChipChip hello
hello አቤት እሺ ሌላ ነኝ ጋር እሺ ማ ቅድም ደውዬ ነበር እና ትላንት ነበረ order ያደረኩት ጠይቄ ነበር ደግሞ ለዛሬ ይደርሳል ስሉኝ order ያደረኩት እሺ እ እና ለዛሬ ይደርሳል ብሎኝ ነበር ማታ ደግሞ ኮዶቹ ተልኮልኝ ነበር ግን delivery አልተደረገም መሰለኝ እስኪ ስልክ ቁጥሮትን ይነግሩኛል እሺ ዜሮ ዘጠኝ ስልሳ ሶስት እሺ ዜሮ አምስት እሺ ሰባ ስድስት ሰላሳ ሰባት
ጡማ ቅድም ደውለውልን ነበር አይደለ አዎ አዎ ደውዬ check ነበር አድርገንልዎታል እና ዛሬ ከሰዓት እንዲወጣ እናደርጋለን እሺ ያው አደራ የጠዋቶቹ already ስለወጡ አዎ ከሰዓት ድጋሚ የሚያወጡት አሉ አይደለ አዎ እነሱ እንዲያወጡልዎት አድርገናል እሺ ደንበል አይደለ አሁን ሰዓትን location ደንበል አዎ ደንበል ደንበል በቃ check አድርገናል ይመጣል ዛሬ ሰዓት ከሰዓት ልጠብቀዋ አዎ እሺ ውዴ እስከ ስንት እሺ።
ልጠብቅ እስከ ዘጠኝ እ፣ ልጠብቅ ያው ከሰባት ሰዓት በኋላ ነው እንግዲህ ማውጣት የሚጀምሩት አዎ ያው ይመጣሉ ብለን እና- እናስባለን እስከ ዘጠኝ እስከ አስር እሺ እሺ ውዴ እሺ እሺ መልካም እናመሰግናለን እሺ እሺ